ለመስጠልን ዋሽንግተን የህክምና ማዕከል ሰላም ነው።
ሰላም እንትን ነበር ከአክዞን ስትሮክ ጋር አስኮ አዲስ ሰፈር ድረስ ለአስራ ሁለት ሰዓት ምን አልከኝ?
ከአክዞን ስትሮክ አለ አይደለ?
እ
ከሱ አዲስ ሰፈር አስኮ እሺ
ወደ መኖሪያ ቤት
ምን አምቡላንስ ፈልጋችሁ ነው?
አምቡላንስ። አዎ
okay እሺ ቆይ አንዴ በዚህ ስልክ ይደወልላችሁ አዎ፣ በዚህ ስልክ። አዎ።
በቃ እሺ ይደውላሉ እሺ